ነው እንዴ? ኤልያስ cashier ተመስገን agent ኡ ነው። ግጥም ነው ይመስል
ሄሎ ሄሎ፣ ኤልያስ እንዴት ነህ? ሰላም ነው ሰላም ነው፣ እግዚአብሔር ይመስገን።
አለን። ከቤት ከቤት ነው መደውልልህ።
አዎ የማን ሱቅ ነው ይሄ ሱቅ?
ተመስገን።
ተመስገን ማን ነው? የት ነው የሚሰራው? ሐዋሳ ነው?
አይ አዳማ ነው፣ ተመስገን አዳማ ነው?
አዳማ ነው ግን ተመስገን ዲላ ምናምን ይላል። cashier three ነው ገባኝ።
Cashier።
አዎ።
አዎ እሱ ላይ cashier ሶስተኛ cashier ላይ ላይ ያለው ነው።
ምንድን ነው የሚልህ?
አይ ቲኬቶቹ አንዳንድ expired ያደርጋል።
አዎ።
expired ሲያደርግ ያ ኮፒው የት እንደማያስገባ አላውቅም። ኮፒ ለማውጣት ኮፒ የተቸገረ ለመውጣት በ cashier one ነው የምትገባው። cashier one አለ አይደለ?
Cashier one ላይም ገብቻለሁ። የለም እዛ ላይ
ይኖራል። የሆነ እንትን እያደረጋችሁት ነው የሚሆነው። አንዳንዴ system እንትን ብሏል። እርግጥ የሆነ የተበላሸ ነገር አለ ግን አዎ ቤት ምናምን ሲይዝባችሁ ሁልጊዜም በ cashier one ግቡና እዛ ነው print out የምታደርጉት።
ቆይ AnyDesk ልክልሃለሁ እና የሁለቱም የሁለቱም ላይ check ታደርጋለህ።
እሺ እሺ፣ ላክልኝ እስኪ AnyDesk እሺ እሺ